ጤና ይስጥልኝ ማሌ ሴባ ከወለደወርቅ
ጤና ይስጥልኝ ሰላም ነኝ። ብዙ ጊዜ የ system ችግር ያጋጥመናል እና ማለት ነው አሁን አንድ ሺ አንድ መቶ ብር ወጪ ሳደርግ አየር ላይ እንትን ብሎብኛ ይዞብኛል እና
እሺ ዛሬ ነበረ ወጪውን ያደረጉት?
አዎ አሁን ነበር አሁን ነበር ወጪ ያደረኩት።
እሺ ከየት ወዴት ነበር?
በአሪፍፔ ነበር ያወጣሁት።
ከምን account ኦት ወዴት ነው ለማስገባት የሞከሩት?
ቱኤክስ ስላለ አይደለ አሪፍፔ የሚለው ላይ ወደ ቴሌ ብር ታስተላልፍ አለ አይደለ በዚህ ስልክ ማለት ነው።
እሺ እዛ request ላይ ሄጄ ሳይ አንድ ሺህ አንድ መቶ ይላል failed ይላል processing አላለም process አላለም ነው እና መሀል ላይ እንትን ብሎ ይገኛል።
እሺ የቴሌ ብር የተመዘገበበት ቁጥር አሁን የደወሉበት ነው?
አዎ የአርባ አምስት
ስም ይንገሩኝ።
ሀሰን አህመድ
እሺ ደንበኛችን የሰጡን መረጃ መዝግበናል። አሁን ደግሞ በምንሰጠው ስልክ ቁጥር እርስዎ ቴሌግራም ላይ screenshot አንስተው ይላኩልን።
የትኛውን ነው screenshot ማድረገው?
ከቱኤክስ ስፖርት ሲቀነስ የሚያሳየውን
አ አ አ ከቱኤክስ ስፖርት ላይ አ ብሩን ለማውጣት የሞከሩበትን
ሲቀነስ የሚል እኮ አያሳይም። አንድ ሺህ አንድ መቶ ይላል አረ request ላይ ሳጥኑ ላይ ምን አሉኝ?
ሳጥን አለ አይደለ የ request ሳጥን አለ አይደለ እሺ
እዛ ላይ አንድ ሺህ አንድ መቶ ይልና ማለት ነው እህ
failed ይላል በቃ ተቋርጧል ነው failed ይላል።
failed ነው የሚለው አ failed ይላል
ግን ወደ አሪፍፔ በኩል ተላልፎ ከሆነ successful የሚል ወይም balanced የሚል ማሳየት ነበረበት።
ነበረበት አሁን ለምን እንደሆነ ነው ግራ የገባኝ።
እሺ ከ betting ኡ ላይ ግን ብሩ ተቀንሷል የለም?
ከዛ ላይ ተቀንሷል። አሁን ሶስት መቶ ብር ነው የቀረው አንድ ሺህ አራት መቶ ምናምን ብር ነበረው እና እህ
ከዛ አንድ ሺህ አንድ መቶውን ወጪ ስታደርግ ቢያንስ ወይ መቅረት አለበት ወይ ወደ ቴሌብር message መግባት ነበረበት።
እሺ ስለዚህ እኛ ሪፖርት እናደርግሎታለን። ይሄንን ያንን የሚያሳየውን መልእክት ፊልድ የሚለውንም ቢሆን ቴሌግራም ላይ ይላኩልን። ቁጥር ልስጦትና ቁጥሩን ሲስተም ፊልድ የሚለውንም ላክል ይችላል።
እሺ የያዙ ዜሮ ዘጠኝ ዘጠና ሁለት ማህመድ ገነት ብር ዜሮ ዘጠኝ ዘጠና ሁለት ዜሮ ዘጠኝ ዘጠና ሁለት አስራ ሶስት
ዘጠና ሁለት አስራ
መስመር ላይ ያሉ
አዎ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት ይሄ ስልክ ጥሪ አይቀበልም ይላል። አሁን ደውዬ ነበር አዎ ቴሌግራም ላይ መልእክት ወይም ስክሪንሹት መላኪያ ብቻ ነው።
ነው አዎ ለመደወል ሲፈልጉ በዘጠና ሶስት ዘጠና አምስት ላይ ደውለው እርዳታ ማግኘት ይችላሉ።
በቃ እሺ ደንበኛ ነንና ያለውን ነገር ተባበሩና በእናንተ በኩል እሺ ለሚሰሩት ባለሙያዎች እናስተላልፍልዎታለን። ሌላ የምረዳዎት ነገር አለ?
አመሰግናለሁ።
ስለደወሉኝ ምናምን አመሰግናለን። ቀጥለው ከሚሰሙት በኋላ ስለ አገልግሎት አስተያየቶትን ያስቀምጡልን። መልካም ምሽት።